ጤና ይስጥልኝ ቤስት ቤት
ከቤስቲ ቢት ወደ ቴሌ ብር ሁለት ሺህ ብር transfer አድርግቼ አልደረሰም።
መቼ ነበረ?
አሁን አሁን አሁን እሺ እሺ ጠብቀኝ አንዴ። ዘጠኝ ነው ዜሮ ዘጠኝ ብሎ በሚጀምረው account ነው።
እ ዘጠኝ ነው ዜሮ ዘጠኝ ብሎ በሚጀምረው account ነው።
ዜሮ ዘጠኝ ብሎ ከሚጀምረው
እሺ ቴሌብር ቁጥሩ የደወልክበት ነው አይደለ?
አዎ ወደ ቴሌ ብር
እሺ አሁን ገብቶላል። ስለደወልክ እናመሰግናለን። መልካም ምሽት።